Olympic Street ነው የምንረዳው?
አካውንቴን ዊዝድሮ አድርጌ ብር እስካሁን አካውንቴ አልገባልኝም።
እሺ አንዴ ጠብቀኝ።
ሄሎ
ሄሎ
ሄሎ ኤሌክትሪክ ቤት እኔ ቤት ቤት አ፣ ብር ዊዝድሮ አድርጌ እስካሁን አካውንት ላይ አልገባም ብርም ስንት ብር ነው?
ኢንሻአላህ ሁለቴ አምስት አምስት አንዴ ስድስት መቶ
እ፣ ዛሬ ነው ያደረጉት?
ጎርማ ትላንት ትላንት ሁለቴ አምስት አምስት እና ሁለቴ ሶስት ሶስት የትላንት ወዳ እ?
የትላንት ወዳ
እሺ ቤት ቤት ቁጥርህን ትነግረኛለህ? እ?
ይሄ የደወልኩት ስልክ ቁጥሩ ነው።
ንገረኝ፣ ትነግረኛለህ?
ይሄን ነው በቃ አሁን አዎ እኮ የደወልኩት።
ንገረኝ፣ ማየት ስለማልችል ነው።
አስራ አምስት አስራ አምስት አስራ አራት አስራ አራት ዘጠና ስምንት ዘጠና ስምንት ዘጠና ስድስት
ቼክ ላድርግልህ።
እሺ
ከትናንት ወዲያ ነው ያሉኝ አይደል?
አ፣ ትላንት ወዳ ትላንት ሶስት መቶ ትላንት ወዳ አ፣ ሶስት ሺ ሶስት መቶ ትላንትና ሶስት መቶ እሺ hello hello ይሰማኛል።
አዎ process ላይ ስለሆነ ነው። ዛሬ ይስተካከላል። እሺ ትንሽ ጠብቁን።
ዛሬ አዎ ዛሬ ይገባል።
እስከ ስንት ሰዓት ላይ
እስከ በኋላ ድረስ ዛሬ ይስተካከላል ብለዋል። ትክክለኛ ሰዓቱን አላወኩም፣ ግን ዛሬ ይስተካከላል።
ካልተስተካከለ ለመደወል ነው አይደለ?
አዎ ቆዩና ወደ በኋላ ይደው ደግሞ ይደውሉልን።
እሺ እሺ እናመሰግናለን። መልካም ቀን።
እሺ
እሺ